Hello እንዴት ነው የሚመጣው?
ሰላም ነው።
ሰላም ነው።
የቻፓን ቁጥር ፈልጌ ነበር። ቻፓ ቴክ- ቻፓ ብር ይዘውብኝ እነሱ ቁጥር ፈልጌ ነበር።
ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሰባ ሁለት ዜሮ ዘጠኝ ስልሳ አዎ ዜሮ ዘጠኝ ስልሳ ሰባ ሰባ ሁለት ሁለት እሺ፣ አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አጭር ቁ- ቁጥር የላቸውም እንደ እናንተ እነሱ የላቸውም። ይሄኛው ዝግ ከሆነብህ ቴሌግራም አናግራቸው።
እሺ